ሰላም ነን።
ሰላም እ እንትን ሽታዬ በሚል ማለት ነው።
እሺ እ ቆይቷል አቮካዶ order ከተደረገ እና እህ ባለፈው ዕለት ሌላ order አድርገን ሌሎች እቃዎች ከእነሱ ጋር አንድ ላይ ይመጣል ብለን ነበር፣ አልመጣም።
okay እ አቮካዶ መልሳችሁት ነው?
አዎ የሆነ ሰ- የሆነ time ላይ አልመጣም። ከዛ በማግስቱ ደግሞ ሲደወል እንደ አጋጣሚ ስልክ አልተነሳም ነበር አላነሳንም ነበረ። ከዛ አንድ አዲስ ሌላ ጊዜ እቃ order አደረገንና አንድ ላይ ይመጣል ብለን ነበረ፣ አልመጣም።
እሺ ሲሳይን ስልክ ይነግሩኛል?
ዜሮ ዘጠኝ እሺ ሀያ አምስት እሺ ዘጠና አንድ
ዘጠና አንድ ሰባ ስድስት አስራ አምስት
አስራ አምስት አዎ ሽታዬ ነው።
አዎ አዎ
እሺ እ ምን ነበር ያሉኝ? አቮካዶ አቮካዶ አዎ በስድስት ወበር የተደረገ ነው።
አዎ እንደዛ ነገር አዎ በስድስት መሰለኝ
እሺ፣ ይጠብቁኝ። አጠቃላይ የ group ኡ አምስት ኪሎ አዎ የ group አጠቃላይ አምስት ኪሎ አዎ እሺ ነገ እንልክሎታለን። ይቅርታ በጣም ለነገ አስገብተናል። ነገ እንልክሎታለን።
እሺ እሺ እናመሰግናለን። መልካም ቀን።
እሺ ቻው